Hello ጤና ይስጥልኝ።
የተመደበልኝ አሽከርካሪ ቄን ይዞት አልመጣም መሰለኝ።
እርስዎ ጋር ደርሶ ነው እዛ ያሉበት አካባቢ?
ደርሶ ነበር። አዎ እኔ ጋር ደርሶ ሲደውል ኮዱን ስነግረው የለም እቃው።
እስቲ ስልክ ይነግሩኛል?
እ፣ ቆይ
የእርስዎን ስልክ ቁጥር ይንገሩኝ። የእርስዎን ኧረ
ዜሮ ዘጠኝ ሰላሳ ዜሮ ዘጠኝ ሰላሳ አሁንም ሰላሳ ሰላሳ ስልሳ ሶስት አስራ አራት ስልሳ ሶስት አስራ አራት አዱኛ በሚል ነው።
አዎ
እ፣ ስልክ ልንገሩት የ driver ደውሎ ይጠይቁታል። ሀምሳ ስድስት ቤት ነው የመጣው ልጅ ቁጥሩ የመጣው ልጅ እ፣ መጨረሻ የደወለልኝ ስልክ ሰ- ሰላሳ አራት መጨረሻው እና
አርባ ሰባት ሶስት መጨረሻው
ሰማንያ ስምንት ነው ያሉኝ።
ሰማንያ ሶስት መጨረሻው እና ሰላሳ አራት መጨረሻው
እሺ በዚህ ጋር በሌላ ስልክ ልስጠው ዜሮ ዘጠኝ ሀምሳ ስድስት ዜሮ ዘጠኝ ሀምሳ ስድስት ሰላሳ ዘጠኝ ሰላሳ ዘጠኝ ዘጠና ስምንት ዘጠና ስምንት አርባ ሰባት ሰባት ይዞ ወጥቷል።
አዎ ይሄ አሳይን ተደርጓል። ሲደውሉለትና እ፣ ይጠይቁትና ካልሆነ ያሳውቁ ይለኔ። እሺ